ጤና ይስጥልኝ ምርጥ ቤት።
እንትን ብዬ ነበረ በ account ነበረ
እ፣ ችሎ ነው ሰርቼ ነበረ ቤት ማለት ነው
ቤት?
እና አ ቤት አድርጌ ነበር ሰርቼ ነበር በ account አስይዤ ነበር እና አንደኛው ጨዋታ postpone ሆነ።
okay postponed የሆነ ጨዋታ ካለው በሀ- በሀያ አራት ሰዓት ውስጥ እ፣ ደግመው ጨዋታውን እ፣ ከተጫወቱ result ኡ ይገባል ካልተጫወቱ ደግሞ postponed የሆነ ይቀነስና ይሰጥሃል።
okay ስለዚህ እዛው በ account 24 ላይ ሰዓት ብሩ መጠበቅ አለብህ።
እንትኑ ኮዱ ተቀንሶ ነው የሚገባው?
አዎ እዛው ላይ ተቀንሶ ይገባል። ከተራዘመበት እ፣ ሀያ አራት ሰዓት በኋላ እ፣ ካንተ ካልተራዘመ አሳውቀን።
okay ስለዚህ ጨዋታው ከሀያ አራት ሰዓት በላይ ከተራዘመ ግን በቃ ያ ተቀንሶ ከ- ይገባል።
አዎ ተቀንሶ ይገባል። እሺ መልካም ቀን። እሺ